አብረን ሆነን ብዙ ብዙ ለእኔ ብዙ ሆነሻል። ከዚህም በላይ በሆንልሽ እሱም ያንስብሻል። ካለኝ ሁሉ ከምችለው ፍቅሬ ሆንሽ የምከፍለው ላንቺስ ምንም አልሰስትም፣ ወድሻለው ባለኝ አቅም አብረን ሆነን ብዙ ብዙ ለእኔ ብዙ ሆነሻል። ከዚህም በላይ ብሆንልሽ እሱም ያንስብሻል። ካለኝ ሁሉ ከምችለው ፍቅሬ ሆንሽ የምከፍለው ላንቺስ ምንም አልሰስትም፣ ወድሻለው ባለኝ አቅም አልባከነም ዘመኔ ስኖር ካንቺ ጋራ ስኖር ካንቺ ጋራ ስባረክሽ በፍቅር ወተሽ ከሰው ተራ ወተሽ ከሰው ተራ ነገን እንዳልፈራ ሳላጋንን ብናገር ላንቺ ሳላደላ ላንቺ ሳላደላ እኔ ሆንሽው ይበልጣል የኖርሽው ቢሰላ የሆንሽው ቢሰላ ቃላጠፉኝ ሌላ ራቅ ካለው ሰማይ ዝቅ ካለው ምድር አርግቻለሁ ካንቺ የእውነተኛ ፍቅር ሳወድስሽ ልኑር ደግሜ ደግሜ ከራሴ ከሁሉም አንቺን አስቀድሜ አብረን ሆነን ብዙ ብዙ ለእኔ ብዙ ሆነሻል። ከዚህም በላይ ብሆንልሽ እሱም ያንስብሻል። ካለኝ ሁሉ ከምችለው ፍቅሬ ሆንሽ የምከፍለው አንቺስ ምንም አልሰስትም፣ ወድሻለው ባለኝ አቅም ከልክ አልፎ መውደድሽ በምን ልመልሰው በምን ልመልሰው ያንቺን ፍቅር ሊሸከም ልብ ያቅማል ሰው ልብ ያቅማል ሰው ጥሩ ነሽ መልካም ሰው በጉብዝናሽ ወራት ልብሽ ሳይደነድን ልብሽ ሳይደነድን አስተማርሽኝ አንቺማ ካንቺ ሰው መውደድን ካንቺ ሰው መውደድን ካንቺ ሰው መውደድን ራቅ ካለው ሰማይ ዝቅ ካለው ምድር አግቻለው ካንቺ የእውነተኛ ፍቅር ሳወድስሽ ልኑር ደግሜ ደግሜ ከራሴ ከሁሉም አንቺን አስቀድሜ